ሄሎ አቤት ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ ሚስት ቤት
እ እንትን ለማወቅ ፈል አለቀው ብሎ ዴቲንግ የተበላለና አለቀው ብሎ ዴቲንግ ብሎ ዝም ይላል።
ትኬት ነው አዎ ትኬት እሺ አንዴ እስቲ ሚስት ቤት ቁጥርህን ንገ- ማነው ካሸር ኮዱ ንገረኝ
እሺ F F ነው cashier ኮዱ ነው
ምን አልከኝ አስራ ሶስት ስልሳ ሁለት
እሺ ቆይ አንዴ እሺ አስራ ሶስት ስልሳ ሁለት አስራ ሶስት ስልሳ ሁለት ሰማንያ ሰማንያ ስምንት